ሰላም
አሸር ኮድ ንገረኝ።
አስራ አራት እሺ
አርባ
አስራ አራት አርባ
ስልሳ
ስልሳ ዜሮ ስድስት እ
ስልሳ ዜሮ ስድስት
ይዣለሁ ይዣለሁ። lost ነው እሺ ትኬቱ እ ስንት team
ሶ- ሶስት team
ማን ማን ነው የሚኖር አዘር ንገረኝ የሀፖል ሀይፋ ከባይታር ጀሩሳሌም ሚል አሜሪካ ሚኔሩ አንደር ትዌኒ እና የሚል ዌል አንደር ትዌኒዋን
እስኪ አንድ
እኮ ሶስቱን ሚል ዌል አንደር ትዌኒዋን የእንግሊዝ ማለት ነው። አንዱ ደግሞ የብራዚል አሜሪካ ሚኔሮ ሚል እና የእስራኤል ደግሞ ሀፖል ሀይፋ የሚለው ማለት ነው።